Hello.
Hello?
Where where is አስወጪልኝ
ምንድን ነው የጣላት?
ገርጂ ነው ያለው። እኔ ያለሁት ቦሌ ነው።
እሺ ሌላ ወርደር ይዘሃል?
አ
እሺ ሁለቱንም ንገረኝ።
ሰማንያ አንድ ሰባ ዘጠኝ እና ሰማንያ ሁለት ዘጠና አንዴ አንድ ቆይ ቀስ ብለን ሰማንያ አንድ ሰባ ዘጠኝ እና
አ ሰማንያ አንድ ሁለተኛው ሰማንያ ንገረኝ።
አንድ ሰባ ዘጠኝ እና ሰማንያ ሁለት ዘጠና አንድ ሰማንያ ሁለት ዘጠና አንድ የትኛው ነው የመጀመሪያ የነገርከኝ ነው የሚወጣልህ ወይስ ሁለተኛ ላይ ሰማንያ ሁለቱ አሁን የገባው ማለት ነው። ያ የዘጠና አንድ ነው። ሰማንያ አንድ ነው።
እሺ ቆይ አንዴ ጠብቀኝ። God. እፍ፣ ምንድን ነው ኔትወርክ በጌታ ነው። እ፣ ሰማንያ ሁለት ዘጠና አንዱ ከየት የት ነው አልወጣልኝ አለ። ሄሎ እሱ እዚህ ከብራስ ወደ ዛርጋው ቢልኝ
ዛርጋው ቢውልዲንግ የት ነው?
እዛው ቦሌ ውስጥ
ኦኬ አድ በርገር ወደ ታዲያ መስራት አትችልም? እንደ ይህም እኮ ቦሌ ነው። ይህን ጨርሰ የቦሌ ከሆነ እኔ እኮ አረ ቅድም ቦሌ የገባ- አይደለም የሚነሳው ከጀር ከጀርጂ እኮ ነው። ቱቱ okay okay እሺ ከ- okay yeah ይቻላል። ከቱቱ ገርጂ እዛው ገርጂ የሚያልቅ ይወጣልሃል። በቃ ይወጣልሃል። እሺ ልጅ አለ።
እሺ፣ እሺ።